Hello
ሀሎ Hello፣ ሰላም ጤና ይስጥልኝ።
ሰላም ደህና። በቀደም ደውዬ ስለ ሱቆች አነጋግሬ ነበር። እዛ ልደታ ያሉ ሱቆች አሀ፣ እሺ፣
አለ ብለውኝ ነበረ እና አ መጥቶ ማየት ይቻላል አሁን?
ይቻላል። አዎ፣ ስንት የት ጋ ነው የእናንተ ቢሮ? እ፣ ትንንሽ መስኮቶች ያሉበት ነጩ ህንጻ አገ- አ- አውቀዋለሁኝ ግን floor ኡ ስንተኛ floor ነው?
እ እ ስንተኛ floor ማለት ከታች ቢሮአችሁ ground ማለት ላይ ground ላይ ቢሮ ቢሮ አዎ፣ ground ነው?
አዎ።
በቃ እሺ፣ እመጣለሁኝ።
እሺ፣ በካሬዎች ከስንት እስከ ስንት ነው ያለው ካሬዎች?
እስኪ እኔ ጋ እኔ ጋ የለም እሱ መረጃ፣ እነሱ ናቸው office መጥተው ነበር ከዚህ በፊት።
አይ በስልክ ነው ያነጋገርኳቸው።
አሀ ነው okay በስልክ አነጋግሬ actually አዎ።
እስከምንወስን ድረስ ደጋግሞ ነበረ።
ደውሎልኝ ነበራቸው አዎ።
እና እስኪ ይምጡ።
okay እመጣለሁ። ስመጣ እሺ።
እደውላለሁ። ማን እሺ።
በእናትህ?
ምህረት እሺ እሺ።
ዛሬ ይችላሉ መምጣት አ- ወይስ ተመ- አሁን አሁን ወደዛ ለመምጣት አስቤ ነው። አይተህ ጊዜ ያላገኘው። እሺ እሺ እሺ፣ ይምጡ። እሺ